ዘጠኝ ዋሽንግተን ሕክምና ማዕከል
ለቤት ነገ ዶክተር ተፈራጋ ስለመዝገብ ፈልጌ ነበር።
እሺ፣ አንድ ጊዜ ጠብቁኝ። ካርድ አሉት ከዚህ በፊት?
አዎ
እሺ፣ ለካርድ ያስመዘገቡትን ስልክ ቁጥር ይንገሩኝ።
ዘጠኝ አስራ አንድ እሺ፣ ስልሳ ሰባት እሺ።
ሀምሳ ስምንት ስልሳ ሶስት
ማን ነው ስሞት?
አክበረት።
ነገ አስራ አንድ ሰዓት ጀምሮ ነው የሚገቡት።
አዎ አስራ አንድ ሰዓት
እሺ፣ አስራ አንድ ተኩል ላይ አስተላልፍ ይደርሳል።
አስራ አንድ እሺ፣ አስራ አንድ ተኩል ደርሳለሁ።
እሺ፣ ቴንኪ እሺ ማይ እሺ።